ጤና ይስጥልን። ሄሎ ቪዥን ያለምሽ ነኝ። ባኮት የምናምጠ ጉዞ መረጃ
ጤና ይስጥልን።
አብሮ ይስጥልን። ለምን
ኦኬ ለምን እባላለሁ ከባህር
ምናሌ ደንበኛችን ይቆራል።
በላይ ነህ ከባህር ዳር እሺ፣ እሺ ደንበኛችን
ኦኬ እ እስኪ አንዳንድ ነገር ስለ ውጭ ሀገር ጉዞ የስር ምናምን ፈልጌ ነበር እና አንዳንድ መረጃ ፈልጌ
እሺ፣ ወዴት ሀገር ነው መሄድ የፈለጉት ደንበኛችን?
ለስራ ነው ወደ አውሮፓ ወይም ወደ አሜሪካ ምናምን
እሺ፣ ካናዳ ሊሎት ልንገሮት okay ካናዳ ይቻላል